Hello፣ አቤት።
ሰላም ነው? እሷ ከ Best Bet ነበር የምደውልልህ።
እ
እሺ፣ ሰላም ነው እግዚአብሔር ይመስገን።
አለን፣ እግዚአብሔር ይመስገን። ቴሌግራም ላይ እያወራሁህ ነበር እና
እሺ፣ ሀሳብህ ስላልገባኝ directly መጀመሪያ voucher voucher ነበራ ለመመለስ እፈልጋለሁ ብለኸኝ የነበረ እ
እኮ ወይ ከእንትኑ ማለት ነው ከ Best Bet deposit ኡ
አዎ፣ በ voucher withdraw አድርገህ ነው ከ Best Bet ነው።
አዎ። ከዛ አዎ pending ሆነብኝና
ከዛ በኋላ pending ሆኖብህ ከ- ወደ Best Bet account መመለስ ፈልገህ ነበረ step ኦችን የጠየከኝ መሰለኝ አዎ አይደለ?
አዎ የ Best Bet ቁጥርን ስጠይቅህ የላከው ቁጥር ሰባ ስምንት ሰላሳ ሙሉ ቁጥር አይደለም፣ የስልክ ቁጥር ነው። ገብቶሃል? አይጠየቅኩ OK ራሴን ነው የ Best Bet ይሄ የምትጫወትበት ቁጥር አለ አይደለ? በ voucher ም ቢሆን depos- ያ- Deposit ታደርግ ወይም withdraw ስታደርግ እ፣ የተጠቀምክበት ቁጥር ማለት ነው። account OK OK OK ያው ስልክ ቁጥር ማለት ነው አዎ፣ ስልክ ቁጥር ይሄ ነው ይሄ- ይሄ ነው የደወልክበት።
አዎ።
እሺ፣ መስመር ላይ ጠብቀኝ አንዴ። በዚሁ ልንገርህ እሺ።
መቼ ነበረ ቦታው?
ዛሬ እሺ ስንት ብር ነው? ሄሎ ሄሎ ሄሎ፣ አስፋው አይ- አይሰማ? ሄሎ ሄሎ ሄሎ